Hello ጤና ይስጥልኝ።
ተስፋነሽ ጫኔ ብዬ አስመዘገብኩት ነኝ። የተቋረጠ ነው። እሺ ይቅርታ በጣም ችግር የለውም።
ኢትዮጵያ ውስጥ የተፈጥሮን ጸጉር ማለት ነው የኢትዮጵያውያንን ጸጉር እሺ።
human hair እሰራለሁ በእጄ Okay እና ያንን human hair በ- በማሽን ለማድረግ እና እነዛን ማሽኖች ፈልጌ ዱባይ ላይ ለማግኘት እና ለመግዛት ነው Okay።
እንግዲህ ምክንያቱም ኮፍያዎች ምናምን መሰራት ይችላል Okay እና ያንን ደግሞ access ኡን ላገኝ የምችለው ዱባይ ላይ ነው ብዬ ነው
እሺ፣ ማሽኑ እሺ። ስለዚህ ያው ስልክ ቁጥር አሁን የደወሉበትን ነው የሚጠቀሙት?
አዎ ይሄንን ተጠቀሙ አዎ፣ በቃ በሱ እንደውሎታለን። ወደ- እሺ።
እንትኑም ላይ እዛ ፔጁ ላይ የልጅ ማኛ page ላይ እንትን እናደርጋለን። አሸናፊ ከሆኑ እናሳውቃለን።
እሺ እኔ ጌታ አመሰግናለሁ እሺ፣ እናመሰግናለን።
እሺ